ሄሎ ጤና ይስጥልን ጉዳይ ሀና እባላለሁ። ምን ልርዳው?
አብሮ ይስጥልን። የሹፍርና አይቼ ነበረ።
እሺ ቴሌግራም መለያ ላይ።
መለያ ቁጥሩን ይዘውታል?
መለያ ቁጥር ሲሲኦ ሀምሳ አራት ሀምሳ አንድ እሺ አንድ የመስመር ላይ ጠብቁኝ ሌሎት እሺ
አዎ፣ የተፈለገው ለመኖሪያ ቤት ልምድ ያለው ሹፌር ነው። እ፣ እሺ።
የመኪናው አይነት ፒካፕ ነው። እ፣ የስራ ቀን ከሰኞ እስከ ቅዳሜ ነው።
አ እ፣ የስራ ሰዓት ሁለት ሰዓት ይገባሉ እስከ አስራ አንድ ሰዓት ነው የሚቆዩት።
እሺ ደሞዝ በስምምነት ነው የሚሆነው። እ፣ ጎተራ አካባቢ ነው። ጎተራ ፔፕሲ ፋብሪካው አካባቢ ነው።
አ እ፣ ሙሉውን ነገር ያሟላሉ። እርስዎ ይችላሉ?
አ
እ፣ በሁሉም ሙሉ ነገር ይችላል።
ተስማምቷል። የስራ ሰዓቱን ፒካፕም አ ይነዳሉ አይደለም?
አዎ እሺ ይኖራል።
ስለዚህ ስልክ ስልክ ስልክ ቁጥሮችን አስተላልፋለሁኝ እም፣ ይደወልልዎታል።
እሺ
እሺ ሙሉ ስሞትም አለበል?
አቤል ገረመው።
እሺ አስተላልፋለሁ ይደወልልዎታል አቤል።
እሺ አመሰግናለሁ።
እሺ እሺ መልካም ቀን ይሁንልዎት።
አሜን